hello hello አቤት።
እ ወደ ሌላ ሰው ኮፒ አድርጎ share ለማድረግ አልሰራም ብሎኝ ነበር።
ምን ሌላ add ለማድረግ
ምን add ማድረግ እምቢ ብሎት ነው?
አ
እነሱ ናቸው join creator ሆነው ነው። እርሱ
ማለት እንትን አይልም አያመጣልኝም link የራሴ link ማለት ነው።
link ኡን አያመጣልዎትም።
አ refresh አድርገው ሞክረዋል?
አ
እሺ update አድርገውታል?
እንትን Play Store ላይ update የሚል ጽሑፍ አልመጣልኝም።
አይደለም። አይ እስኪ እንደ አዲስ ያጥፉት፣ እንደ አዲስ install ያድርጉት።
okay እሺ እናቴ።
እሺ እሺ